Hello hello አ- አሰላም hello
ይሰማኛል። ይቀጥሉ።
Hello
ምን አሉ?
አይሰማሽም?
ይሰማል፣ ይሰማል።
ልጅቱን አግኝቼ ለመሸለም ፈልጌ ነበር።
ምን አሁን ላይ ሽልማት የለንም።
ዋ
አዎ፣ ሲኖር እናሳውቃለን። እሺ፣
ዘጠና አንድ አስራ አምስት ደውላችሁ ያለም ሲባል ሰምቼ ለመሸለም ፈልጌ ነበር።
አዎ ቆይቷል፣ አልፏል። live ስለነበረ ያኔ፣ አሁን የለም።
እና አሁን ልጅቱ የት ነው የምናገኛት?
አሁን ላይ ምንም አይነት ሽልማት የለንም። ሲኖር እናሳውቃለን።
እና ልጅቱን ማግኘት አልችልም።
ምን አሉኝ?
Hello ልጅቱን ማግኘት አልችልም።
ማንን?
እ፣ ድንቅ ቲቪ ላይ ትሸለማለች ያሏት ልጅ
እ፣ ማግኘት አይቻልም። አዎ ሽልማት ግን አሁን የለም።
እ፣ እሸቱን ማግኘት አልችልም።
አዎ አዎ።
ስልክ ቁጥሩ ንገረኝ።
እሺ እ፣ ለምን ባይ ጉዳይ ነው የፈለጉት? እሺ አመሰግናለሁ። እሺ
እ፣ hello አቤት
ንገረኝ፣ ስልክ ቁጥሩ
እ፣ ለምን ጉዳይ ነው የፈለጉት?
ፈልጌውም ነው እንዲሁም ለማድነቅ
እሺ እ፣ ይንገሩኝና ጉዳዮትን እመዘግብሎታለሁ።
እ
ጉዳዩን ይንገሩኝ። ቀጥታ ማግኘት ስለማይቻል
ለምንድን ነው ቀጥታ ማግኘት አይቻልም?
አዎ አዎ አይቻልም። እሱ ስራ busy ስለሆነ ቀጥታ ማግኘት አይቻልም።
እንግዲያስ መልዕክት አድርሽልኛል። ስንገድ አዎ ይንገሩኝ፣ አደርስሎታለሁ።